የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው።
የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን እሁድ May 21 2017 ከቤተ ክርስቲያኗ መደበኛ ፕሮግራም በኋላ ከአንድ ሰዓት እስከ 3 PM ለሬዲዮ ፕሮግራም መርሃ ግብር የሚውል የገቢ ማሰባሰቢያ ወይም fundraising አዘጋጅታለች። በዚህ ሬዲዮ ፕሮግራም የተባረካችሁ በምሳ ግብዣው ላይ ከወዳጆቹ ጋር እንዲገኙ በጌታ ፍቅር ተጋብዘዋል። በዚህ ቀን ፕሮግራም በአካል ለመገኘት የማይመቻችሁ ደግሞ በ online www ወንጌል org በመግባት ስጦታችሁን እንድታበረክቱ በጌታ ፍቅር እንጠይቃለን። አድራሻው 1210 North Highland Street አርሊንግተን ቨርጂኒያ 22201 ነው። ጌታ ይባርካቸው።
ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል እውነት መንፈስ ቅዱስና የሰው ሥጋ በሚል ርዕስ ላይ የተመሠረተ ይሆናል። ናፖሊዮን ቦናፓርት በመባል የሚታወቀው ፈረንሳዊ መሪ እንዲህ አለ። በዓለም ላይ ሁለት አይነት ኃይሎች አሉ። እነርሱም ሰይፍና መንፈስ ናቸው። ሄዶ ሄዶ በስተመጨረሻ ላይ መንፈስ ሰይፍን ድል ነስቶ ይገኛል አለ። ይህ ሰው የታወቀ የጦር መሪ ነው። አውሮፓን በብዙ ሁኔታ ያስጨነቀ በወታደራዊ ስልቱና ጀግንነቱ የሚፈራ ሰው ነበር በዘመኑ። ይሁን እንጂ የእግዚአብሔር ነገር የቱን ያህል ኃይል እንዳለው በመረዳት ይህንን ማለቱ እጅግ በጣም የሚያስደንቅ ነው። በሮሜ ምዕራፍ 8 ቁጥር 9 እስከ 16 የእግዚአብሔር ቃል እንዲህ ይላል፣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮኽበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል የእግዚአብሔር ቃል። ሰው ሥጋ እንዴት ሆነ? ጌታችን ኢየሱስ ክርስቶስ ለአይሁዳዊው ኒቆዲሞስ ያለውን እንመልከት። በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እስከ 8 ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው አለ። ጌታችን ሰው ሥጋዊ የሆነበትን ምክንያትና መንፈሳዊ ለመሆን በሕይወቱ ምን መሆን እንዳለበት በዚህ ክፍል ላይ ያስተምራል። በዚህ ክፍል ጌታችን ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው የሚለውን ቃል ልብ ብለን እንድናስተውለው የሚያደርግ ብርቱ ቃል እንደተናገረ ልናስብ ያስፈልጋል። አንድ እግዚአብሔር ሰው በጻፈው መጽሐፍ ይህንን ክፍል በቅጡ ለመመልከት የሚያስችሉ ጥያቄዎችን ይጠይቃል። ሰው እንዴት ሥጋ ሆነ ተብሎ ለሚጠየቅ ጥያቄ ከዚህ ክፍል መልስ ስጡ ብንባል መልሱ ከሥጋ የተወለደ ሥጋ ነው ስለሚል የእግዚአብሔር ቃል ሰው ሥጋ የሆነው ከሥጋ በመወለድ ሥጋ እንደሆነ ወይም ሥጋዊ እንደሆነ እናያለን። ከሥጋ የተወለደው ምንድን ነው ተብሎ ቢጠየቅ ይህንኑ ክፍል ተንተርሰን መልስ ብንሰጥ ከእግዚአብሔር ቃል ስንመለከት ከሥጋ የተወለደ ሥጋ ነው ስለሚል ሰው ሥጋዊ የሆነ የሆነው ከሥጋ በመወለድ እንደሆነ እንመለከታለን። ስለዚህ ከሥጋ የተወለደው ምንድን ነው ብንል ሥጋ የሆነ ሰው ነው የተወለደው። ሰው ከሥጋ በመወለድ ባገኘው ማንነቱ ብቻ መንግሥተ ሰማይ ሊገባም ሆነ መንግሥተ ሰማይን ሊያይ አይችልም ብሎ ጌታችን አበክሮ ለኒቆዲሞስ አስተምሮታል። ሰው መንፈሳዊ ባህሪና ተፈጥሮን እንዴት ያገኛል ብለን ብንጠይቅ ጌታችን ለኒቆዲሞስ የነገረው ቃል ከመንፈስ የተወለደ መንፈስ ነው የሚል ቃል ጌታ ሰጥቶታል። ሰው መንፈሳዊ ለመሆን የሚያበቃውን መንፈሳዊ ተፈጥሮን የሚያገኘው በውልደት እንደሆነ የጌታ ቃል ያሳያል። ከመንፈስ የተወለደ መንፈስ ነው የሚለው ቃል ሰው እንደ መናፍስት አካል የሌለው መንፈስ ብቻ ይሆናል ማለት ሳይሆን አካል ያለው መንፈሳዊ ፍጡር እንደሚሆን የሚታወቅ ነው። በዚህ ላይ የሚፈጠሩ መንፈሳዊ ስህተቶች ምክንያታቸውና ምንጫቸው ብዙ ነው። ውድ አድማጮች፣ በሐዋርያት ዘመን አካልና ቁስ የሆነውን ነገር ሁሉ ክፉ አድርገው የሚያምኑና የሚያስተምሩ ኖስቲካውያን የተባሉ መናፍቃን ነበሩ። እነዚህ መናፍቃን አካላዊና ቁሳዊ የሆነውን ነገር ሁሉ ክፉ አድርገው ከመቁጠራቸው የተነሳ ከጌታችን ኢየሱስ ክርስቶስ ከድንግል ማርያም የነሳውን ሥጋ በትክክል እንዳልለበሰ በመቁጠር ኢየሱስ ክርስቶስ አካል የሌለው መንፈስ ብቻ አድርገው ይመለከቱ እንደነበረ እናውቃለን። ሐዋርያው ዮሐንስ በዚህ ጉዳይ ላይ በመልእክቱ ይህንን ትምህርት በመቃወም በምዕራፍ አራት ቁጥር ሶስት ላይ እንደዚህ ሲል የሚያስተካክል የሚያርም ትምህርትን ሲያስተምር እናያለን። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ በማለት አስተማረ። ጌታችን ሰውን ለማዳን በሰው አካል ተገኝቶ በመስቀል ላይ ሞቶ ሲነሳ ሰውን እግዚአብሔር ቀድሞ በፈጠረው አካላዊ ማንነቱ የማይሞት አድርጎ ሟቹን አካላዊ ሕይወት የማይሞት ደግሞ በመንፈስ ቅዱስ ኃይል የሚኖር አድርጎ ለክብር ያበቃ የደህንነት ሥራ ነው የሠራው። እርሱ ሁሉን እንኳ ይላል የእግዚአብሔር ቃል በፊልጵስዩስ 3 21 ላይ እርሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል ይላል። ጌታችን ከሞት ሲነሳ ከድንግል ማርያም የነሳው ሥጋው ክቡር አካል ሆኖ የማይሞት ሆኖ ተነስቷል። የእኛንም ሥጋ የእርሱን ክቡር ሥጋውን እንዲመስል የእኛን የተዋረደውን ሥጋ ይለውጣል። ክብር ለእግዚአብሔር ይሁን። ይህ የወንጌል እውነት ስለሆነ የሰው ሥጋ የመዳን ዕድል አለው ብለን እናምናለን። የሰው ሥጋዊነትና የሰው ሥጋ ልዩነት አላቸው። መንፈሳዊ ሕይወት ለመኖር ሥጋ የሌለን አካል የሌለን መናፍስት መሆን የለብንም። በአካላዊ ሕይወት እያለን መንፈሳዊ ሕይወት መኖር እንደምንችል መጽሐፍ ቅዱስ ያስተምራል። ሥጋችንና ሥጋዊ ሕይወት የሚገናኙበት ትልቁ ምክንያትና ምስጢር ምንድን ነው? የጌታ ቃል ይህንን አስመልክቶ መልስ ሲሰጠን እንዲህ ይላል፣ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ በማለት በሮሜ 8 13 ላይ የእግዚአብሔር ቃል ብርሃን ያበራልናል። እንደ ሥጋ ፈቃድ መኖር የሥጋዊ ሕይወት ባህሪ ነው። ሰው መንፈሳዊ ነው የሚባለው ውድ አድማጮች፣ መንፈሳዊ የሚባሉ የሃይማኖት መልክ ያላቸውን ነገሮች በማድረጉ ሳይሆን እንደ መንፈስ ፈቃድ በመኖሩና በመመላለሱ ነው። የመንፈሳዊነት ምስጢሩ ክርስቲያን የሆነው ሰው የማንን ፈቃድ ነው የሚያደርገው የሚለው ላይ የሚያተኩር እንጂ ሰውየው የሚያደርገው ነገር ምንድን ነው የሚለው ላይ የሚያተኩር አይደለም። ስለዚህ አይሁዳውያኖችን ምሳሌ አድርገን መውሰድ እንችላለን። አይሁዳውያኖች ለእግዚአብሔር የቀኑ ሰዎች ነበሩ። ሐዋርያው ጳውሎስ ቅናታቸውን እያደነቀ ይናገራል። በእውቀት አይቅኑ እንጂ ይላል ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና ይላል። የሃይማኖት ቅንዓት ለእግዚአብሔር ቅንዓት አላቸው ማለት ነው። የእግዚአብሔርን ጽድቅ ይላል ሐዋርያው ጳውሎስ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል ሮሜ ምዕራፍ 10 ከ2 እስከ 3። የእነዚህ የአይሁዳውያን ትልቁ ጉድለታቸው የእግዚአብሔርን ጽድቅ አያውቁም፣ ደግሞም ሲነገራቸው ሊገዙ ሊያምኑም ሊቀበሉም አይፈልጉም። ነገር ግን የራሳቸውን ጽድቅ ግን ሊያቆሙ ይፈልጋሉ። የራሳቸውን ጽድቅ ሲያቆሙ በትልቅ ቅንዓትና ትጋት ተሞልተው ነው። በዚህ አይነት ሕይወት ይኖሩ የነበሩት ሕይወታቸው እግዚአብሔር በልጁ በኢየሱስ ክርስቶስ ሰዎችን ለማጽደቅ ለገለጠው ጽድቅ መገዛት አቃታቸው። ውድ አድማጮች፣ የሰው ሥጋ ኃጢአት በመስራት ብቻ ሳይሆን ጽድቅንም በማድረግ ከእግዚአብሔር ፈቃድና ሐሳብ ጋር ሊያጣላ እንደሚችል ከዚህ ሁኔታ እንማራለን። ሰውን ሥጋዊ የሚያደርገው ነገር እንደ ሥጋ ፍላጎት ራሱን በሚያመጻድቅበት የሃይማኖት ሕይወት በመኖር ወይንም እግዚአብሔርን በመዳፈር ለሥጋው ኃጢአተኛ ምኞትና ፈቃድ በመገዛት በመኖር ይገለጣል። የሰው ሥጋ በአካላዊ መልኩ ጌታችን የሚያድነው እንደሆነ የእግዚአብሔር ቃል ከላይ ያነበብነው ክፍል ይናገራል። የተዋረደውን ሥጋችን ክቡር ሥጋውን እንዲመስል ይለውጣል የሚል የወንጌል ተስፋ አለን። ሰው የእግዚአብሔርን ፈቃድ ማድረጉን ትቶ በመንፈስ ቅዱስ አመራርና አሰራር ስር ያልሆነውን የራሱን ፈቃድና ስሜት ለራሱ ምኞትና ፍላጎት የሚኖረው ኑሮ በሃይማኖት ቢሆን ወይም በኃጢአት መልክ ቢገለጥ ያ ስራ የሥጋ ስራ ይባላል። እግዚአብሔር በዘፍጥረት ምዕራፍ 6 ቁጥር 3 ላይ እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም መቶ ሃያ ዓመት ይሆናሉ አለ። ይህንን ያለው እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብና ምኞት ሁልጊዜ ፈጽሞ ክፉ እንደሆነ ስላየ ነው። መንፈስ ቅዱስ በሰው ላይ የሚመጣው ሰውን እንደ እግዚአብሔር ፈቃድና ሐሳብ ለማኖር ነው እንጂ ሰው ለገዛ ፍላጎቱን ሐሳብ እንዲኖር ለማድረግ አይደለም። ስለዚህ ሰዎች በልቦናቸውና በውስጣዊ ምኞታቸው ሁልጊዜ ከእግዚአብሔር ፈቃድ ጋር ለተጣላ ነገር በመጋለጣቸው መንፈሴ በሰው ላይ አይኖርም ብሎ እግዚአብሔር እንደወሰነ እናያለን። የሰው ክፋት፣ የሰው የልቡ ሐሳብና ምኞት ሁልጊዜ ለምን ክፉ ሆነ? ሰው ውድ አድማጮች የራሱ ፍላጎት ተገዢ ከሆነ ምን ጊዜም ቢሆን የክፋት ስራዎች የማይቀሩ ናቸው። ፍላጎቱን ለማሟላት ፈቃዱን ለማድረግ የሚጠቀምባቸው መንገዶችም ሆኑ ዘዴዎች ሁሉ የስጋን ስራና ባህሪ ያንጸባርቃሉ። የስጋን ስራዎች ልብ ብለን ብናያቸው ይህን መረዳት እንችላለን። በገላትያ ምዕራፍ 5 ከቁጥር 19 እስከ 21 ላይ የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም ይላል እግዚአብሔር ቃል። መንግሥተ ሰማይን አያይም አይገባም በተባለው ሥጋ የሚኖሩ ሁሉ ከላይ ያየናቸውን ነገሮች ሁሉ ሲሰሩ ሊታዩ ይቻላል ማለት ነው። በእነዚህ ነገሮች የተካንን፣ በእነዚህ ነገሮች ሕይወታችን የሞላን ሰዎች ንስሐ መግባት አለብን። ይህንን እያደረግን በጌታ ጸጋ እያመካኘን ብንኖር ምን እንደምንሆን የጌታ ቃል በሮሜ ምዕራፍ 8 ቁጥር 13 ላይ እንዲህ ሲል ይናገራል። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። የሰውነትን ሥራ የምንገድለው በመንፈስ ነው። ውድ አድማጮች እንደ ሥጋችን ፈቃድ የምንኖረው ኑሮ ሁሉ በገላትያ ምዕራፍ 5 ከ19 እስከ 21 ላይ እንዳየነው የሥጋን ሥራዎች ያሰራናል። ባህሪያችን በርኩሰት፣ በዝሙት፣ በመዳራት፣ በጣዖት ማምለክ፣ በሟርት፣ በጥል፣ በክርክር፣ በቅንዓት፣ በአድመኛነት፣ በመለያየት፣ በመናፍቅነት፣ በምቀኝነት፣ በመግደል፣ በስካር፣ በዘፋኝነት በነዚህ የተሞላን እንሆናለን። ልብ ብለን ሕይወታችንን ማየት ብቻ ነው። ሕሊናችንን ለእግዚአብሔር መንፈስ አስገዝተን ራሳችንን ብንመለከት እንደ ስጋ ፈቃድ የምንኖረው ኑሮ ከነዚህ የስጋ ስራዎች የጸዳ ህይወት እንደማንኖር ማየት እንችላለን ከዚህ የምንድነው በምንድን ነው የሰውነትን ሥራ የምንገድለው በመንፈስ ብንኖር እንደሆነ የእግዚአብሔር ቃል ያስተምራል በመንፈስ ካልኖርን የምንኖረው በስጋ ነው በስጋ ፈቃድ ከኖርን እንሞታለን ኃጢአት ሰርቶ ሕያው የሚሆን የማይሞት ሰው የለም ኃጢአት ይገድላል ኢየሱስ ከኃጢአት ሊያድነን እንጂ በኃጢአት ሊያኖረን አልመጣም በጌታ ጸጋ እያመካኙ ኃጢአተኛ ሕይወት የሚኖሩትን ይሁዳ በመልእክቱ ላይ እንዲህ ሲል ይጠቅሳቸዋል ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ ንጉሳችንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ በማለት ውድ አድማጮች ብርቱ አሳሳቢ ነገሮችን ሲናገር እናያለን የሥጋ ሥራ በአብዛኛው የሚገለጠው በሴሰኝነት ነው ዛሬ ብዙ ሰዎች የፖርኖግራፊ ባሪያ ሆነው ትዳራቸውንና የግል ሕይወታቸውን ችግር ትልቅ ማጥ ውስጥ እየከተቱ እንዳለ እናያለን ብዙ ሰዎችን ወንጀለኛ የሚያደርጋቸው መንፈሳዊ ሕይወታቸውን የሚበጠብጠው በዚህ የሴሰኝነት ሥራ በመያዛቸው ነው በዚህ አይነት እስራት ውስጥ ያሉ ሰዎች በምንም መንገድ ጤናማ ትዳርና የጋብቻ ሕይወት ሊኖሩ አይችሉም የዚህ ነገር ባሪያ በመሆን የታሰርን ሰዎች ጌታ እንዲፈታን በሀያሉ ጌታ እግር ስር በታላቅ ትህትና ወድቀን ነፃ አውጣኝ ብለን መማፀን አለብን ኢየሱስ ክርስቶስ የእግዚአብሔር ልጅ ነፃ ካላወጣን ማንም ሊያወጣን አይችልም ጌታችን የአብርሃም ልጅ ነን በማለት ይመኩ ለነበሩት አይሁዳውያን ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ነው ያለው የምንለማመዳቸው ኃጢአቶች እኛን ባሪያ የማድረግ ባህሪ አላቸው እንደ ሰለቸን ወይንም ልንቀይረው እንደምንፈልገው ልብስ እነዚህን ኃጢአቶች ከላያችን ላይ በቀላሉ ልናውልቃቸው አልችልም እንደ ባሪያ እንደ ሰንሰለት ጥፍር አድርገው ስለሚይዙን የጌታን ጸጋና ኃይል የሚጠይቁ ናቸው ስጋችን ሊያሰራን ከሚችለው የኃጢአት ሕይወት ድል ነስተን ለመኖር የምንችለው በመንፈስ ቅዱስ ኃይል ብቻ ነው ያለ መንፈስ ቅዱስ ሰው የስጋውን ፍላጎት ድል መንሳት አይችልም ውድ አድማጮች ይህንን እውነት አስመልክቶ የጌታ ቃል የሚያስተምረውን ልብ ብላችሁ አድምጡ ተመልከቱ ከላይ ያነበብኩት የሮሜ መልእክት እንደዚህ ይላል በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ የሰውነትን ሥራ የምንገድለው በመንፈስ ቅዱስ ነው ይህ ማለት ምን ማለት ነው አንድ ሰው ክርስቲያን ነው ከተባለ የጌታ መንፈስ በውስጡ ይኖራል የጌታ መንፈስ በውስጡ ከሌለው የጌታ ወገን አይደለም እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላቸው የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይላል የእግዚአብሔር ቃል ሮሜ 8 9 የጌታ መንፈስ በውስጣችን ያለው እንደ ጌታ ፈቃድ ሊያኖረን ነው በመንፈስ እንድንመላለስ ሊመራን ነው በሮሜ 8 ቁጥር 14 ላይ ይህንን ጉዳይ አስመልክቶ የእግዚአብሔር ቃል እንዲህ ይላል በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል በመንፈስ ቅዱስ መመራት ለተቸገርነው ጉዳይ መረጃና መገለጥ የማግኘትን ሁኔታ አያሳይም በመንፈስ መመራት ራስን ለጌታ ፈቃድ ከማስገዛት የተነሳ የሚመጣ መንፈሳዊ ህይወትንና አካሄድን ያሳያል የዕለት የዕለት ጉዳይ እንጂ አልፎ አልፎ ለሚገጥመን ችግር information ወይም መረጃ ማግኛ መንገድ አይደለም ስለዚህ በእግዚአብሔር መንፈስ የሚመሩ ሲል የእግዚአብሔርን መንፈስ የሚታዘዙ የእግዚአብሔርን መንፈስ የሚከተሉ ማለት ነው በእግዚአብሔር መንፈስ መመራት ማለት በመንፈስ መመላለስን ነው የሚያሳየው በገላትያ ምዕራፍ 5 ቁጥር 16 ላይ ነገር ግን እላለው በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ሲል በመንፈስ የሚመላለስ ሰው የስጋን ሥራ የመፈጸም ሁኔታ አይኖረውም የሚል ሐሳብን በመግለጥ መናገሩ ነው አትፈጽሙ የሚለው ቃል በግሪክኛው የተጻፈው የወደፊት ቃል ሆኖ እንጂ የትእዛዝ ሁኔታን አያሳይም በመንፈስ የሚመላለሰው ሰው ሐሳቡም ሆነ ፍላጎቱ በመንፈስ ፈቃድ የተያዘ ለመንፈስ ቅዱስ የተገዛ በመንፈስ ለመመላለስ ራሱን የሰጠ ከሆነ ያ ሰው የስጋን ፍላጎት የመታዘዝ ወይም በስጋ ፈቃድ የመመላለስ ሁኔታ አይታይበትም። አንድ ሰው ሁለት ሬዲዮን ጣቢያ በአንድ ጊዜ ማዳመጥ አይችልም። በመንፈስ ለመመላለስ ራሱን የሰጠ ሰው ውድ አድማጮች፣ የመንፈስን ፈቃድ ለማድረግ ራሱን ያስገዛ የስጋን ስራና ፈቃድ የማድረግና የስጋን ስራ የመስራት ሁኔታ የማይታይበት ሰው ይሆናል ማለት ነው። የሰው ስጋ በሰው ህይወት ላይ የሚያመጣውን አፍራሽ ሁኔታ ድል ለመንሳት እግዚአብሔር የሚጠቀመው ሰው በመንፈስ ቅዱስ የሚመራና የሚመላለስ እንዲሆን በማድረግ ነው። መንፈስ ቅዱስ የመጀመሪያውና ትልቁ ስራው እኛ የእግዚአብሔር ልጆች ሆነን በመንፈስ እንድንመላለስ መርዳት ነው። ለዚህ ህይወት ያበቃን የታረደው የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። መንፈስ ቅዱስ የልጅነት መንፈስ ሆኖ እንዲሰጠን ጌታ ኢየሱስ እኛን ከሕግ እርግማን መዋጀት ነበረበት። ይህንን ያደረገው ነገር ግን ይላል የእግዚአብሔር ቃል በገላትያ ምዕራፍ 4 ከ4 እስከ 6 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በውስጣችን በልባችሁ ውስጥ ላከ ይላል። ክብር ለታረደው በግ ይሁን። ውድ አድማጮች እኔና እናንተን ከሕግ እርግማን ለመዋጀት ኢየሱስ ወደዚህ ምድር መጥቶ የሞተው እኛ የእግዚአብሔር ልጆች እንድንሆን ቅዱሱ መንፈስ በውስጣችን እንዲገባ ነው። መንፈስ ቅዱስ በብሉይ ኪዳን በሰው ላይ ይሰራ ነበር። የልጅነት መንፈስ ሆኖ በውስጣቸው አልገባም ነበር። ልጅነት እንዲገኝ ኢየሱስ ክርስቶስ የእግዚአብሔር ልጅ እኛን ሆኖ መገለጥ ነበረበት። ጌታችን የእርሱን ለእኛ ሊያደርግ የእኛን ለእርሱ ማድረግ ነበረበት። የእርሱ ለእኛ የሆነው በትምህርትና በስርዓት ሳይሆን የራሱን መንፈስ በውስጣችን በልባችን ውስጥ በመላክ ነው። እንደ እርሱ አባ አባ እያልን ቅዱሱን ሰማያዊውን አባት እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ እንድንጣራ ሊያደርግልን የሚያስችል ጸጋ ሊያስገኝ ነው ኢየሱስ የሞተልን። ይህ በውስጣችን የሚካሄድ የጸጋ ስራ ነው። ለዚህ ያበቃን ጌታ የዘላለም ምስጋናና ክብር ለእርሱ ይሁን። ኒቆዲሞስ የልጅነት መንፈስ በማግኘት በዳግመኛ ልደት የእግዚአብሔር ልጆች ሆኖ የመኖር ጉዳይ እንዴት ሊሆን እንደሚችል ጌታን ሲጠይቀው ጌታ የሰጠው መልስ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል በማለት ነበር። ውድ አድማጮች፣ ኢየሱስ የእግዚአብሔር ልጅ እኛ የሰማዩ አባት ልጆች ሆነ እንድንኖር ነው የሞተልን። ዛሬ ስሙን ጠርታችሁ ልባችሁን ከፍታችሁ እርሱን ብትቀበሉት ይህ በሕይወታችሁ ይሆናል። ዕዳው ተከፍሏል። ኢየሱስ ከሕግ እርግማን ዋጅቷል። ደሙ በቀራንዮ መስቀል ላይ ፈሷል። ክብር ለእግዚአብሔር ይሁን። ጌታችን የኃጢአት ዕዳ ከፋይ ብቻ ሳይሆን የኃጢአት ተገዢ ከመሆንም ነፃ የሚያወጣ ጌታ ነው። ስጋን ከነምኞቱና መሻቱ በመስቀሉ ላይ ሰቅሎ የሰው አካል ያለ መንፈስ ቅዱስ የማይኖር ሆኖ በክብር ትንሣኤ ክቡር አካል አድርጎ አስነሳ። ዛሬም በእኛ ሕይወት በመንፈሱ በማደር እኛን የእግዚአብሔር ልጆች አድርጎ ያኖረናል። የስጋችን ተገዢ ከመሆን ነፃ ያወጣናል። ክብር ለታረደው በግ ይሁን። ውድ አድማጮች የእግዚአብሔር ልጅ ኢየሱስ ክርስቶስ የልጅነትን መንፈስ የሰጠን የእግዚአብሔር ልጆች የሆኑ ሁሉ የሚመላለሱበትን ያንን የልጅነትን ጸጋ በውስጣችን ለማድረግ ነው። ስለዚህ የእግዚአብሔር ቃል ይህንን ይናገራል። በመንፈስ ቅዱስ ለመመራትና ለመመላለስ የሚሹ ሁሉ የስጋቸውን አድራሻ በጌታ መስቀል ላይ መሆኑን ማወቅ አለባቸው። በገላትያ 5፥24 ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ይህንን ያደረጉት ኑሯቸው በመንፈስ ብቻ እንዲሆን ያመኑና የተቀበሉ ናቸው። የክርስቶስ የሆኑት ናቸው። ጌታ ኢየሱስ ክርስቶስ ከስጋችን ባርነት ነፃ ሊያወጣን የመጣው በዚህ ምዕራፍ በቁጥር 25 ላይ በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። መንፈስ ቅዱስን ዛሬ ለፈውስ፣ ለራእይ፣ ለተለያዩ አይነት information ለማግኛ ለትንቢት ብቻ ነው የምንጠቀምበት። መንፈስ ቅዱስ በሰዎች ውስጥ የሚሰራቸው ስራዎች ሁሉ የቅዱሱ የእግዚአብሔር መንፈስ ስራዎች ስለሆኑ ስራውን ማቃለል መንፈስ ቅዱስን ማቃለል ነው። ስለሆነም እነዚህ የጸጋ ስጦታዎች በስፍራቸው በአግባብ መጽሐፍ ቅዱስ በሚያስቀምጣቸው ቦታ መቀመጥ ግን አለባቸው። የመንፈስ ቅዱስ የመጀመሪያው ትልቁ ተልእኮ ቤተ ክርስቲያን ኢየሱስ የሞተላት ለምንድን ነው የሚለውን ጥያቄ በመጠየቅ እንረዳለን። ነውር የሌላት፣ እድፈት የሌለባት፣ የፊት መጨማደድ የሌለባት ክብርት ንጽሕት ቤተ ክርስቲያን ለራሱ እንዲያቀርብ ነው ኢየሱስ የሞተው። ስለዚህ መንፈስ ቅዱስ በሕይወታችን ኃጢአትን አስመልክቶ የሚሠራውን ሥራ እነዚህን በፍቅር ስም በጸጋ ስም አጉድሎ ማስተማር ትልቅ ወንጀልና በደል ነው። ስለዚህ መንፈስ ቅዱስ የልጅነት መንፈስ ሆኖ በውስጣችን ሲሰራ የእግዚአብሔር መንፈስ በእኔና በእናንተ ሕይወት ውስጥ በመንፈስ ቅዱስ መመራትን፣ በመንፈስ ቅዱስ መመላለስን፣ ስጋችንን ድል መንሳትን፣ እንደ ስጋ ፈቃድ ከመኖር ነፃ መውጣትን ይሰጠናል። በመንፈስ የሰውነትን ሥራ የምንገለው በእግዚአብሔር መንፈስ ለመመላለስ መንፈሳዊ ሆኖ ለመኖር ራሳችንን ከሰጠን ብቻ ነው። ክርስቲያን ነን የምንል የማንን ፈቃድና ሐሳብ እያደረግን ነው የምንመላለሰው? በማን ፈቃድ ነው የምንኖረው? በመንፈስ እኖራለሁ ካልን በመንፈስ ስንመላለስ መገኘት አለብን። የመንፈስ ፍሬዎችን ማፍራት አለብን። የክርስቶስ ኢየሱስ የሆኑ ሁሉ የክርስቶስ በሆነ መንፈስ መመላለሳቸውና አለመመላለሳቸው የሚታየው ከፍሬው ነው የሚታወቀው። ክብር ለታረደው ጌታ። ኢየሱስ ዛሬም ከኃጢአት ያነሳል። ውድ አድማጮች የሰማችሁትን ሁሉ ለደህንነታችሁና ለመዳናችሁ ያደርግላችሁ ኢየሱስ ክርስቶስ ስም።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋ ኃይሌ የቀረበ የወንጌል መልእክት ነበር።
የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን እሁድ May 21 2017 ከቤተ ክርስቲያኗ መደበኛ ፕሮግራም በኋላ ከአንድ ሰዓት እስከ 3 PM ለሬዲዮ ፕሮግራም መርሃ ግብር የሚውል የገቢ ማሰባሰቢያ ወይም fundraising አዘጋጅታለች። በዚህ ሬዲዮ ፕሮግራም የተባረካችሁ በምሳ ግብዣው ላይ ከወዳጆቹ ጋር እንዲገኙ በጌታ ፍቅር ተጋብዘዋል። በዚህ ቀን ፕሮግራም በአካል ለመገኘት የማይመቻችሁ ደግሞ online www ወንጌል dot org በመግባት ስጦታችሁን እንድታበረክቱ በጌታ ፍቅር እንጠይቃለን። አድራሻው 1210 North Highland Street አርሊንግተን ቨርጂኒያ 22201 ነው። ጌታ ይባርካችሁ።